ሌላ ቦታ ላይ hello አቤት አቤት ይስጥልን አብሮ ይስጥልን። እሺ የስንት ዓመት ልጅ ነው? ትንሽ ድምፁ አይሰማም እና ወይ ቀነስ ያደርጉታል ቲቪ ከሆነም ወይ ደግሞ ወጣ ብለው ያውሩኝ።
አምስት ዓመት አምስት ዓመት
የአምስት ዓመት ልጅ እሺ ለእርሶ ምኖት ነው ህፃኑ ወይም ልጁ ሴት ነች ወንድ ነው ወንድ ነው የእህት ልጅ እ እ የእህት ልጅ የእህት ልጅ እህ። እሺ እ ስሙን ይንገሩኝ እሺ
ዮናታን ሚኪያስ
ዮናታን ማን ሚኪያስ ሚኪያስ
አዎ ሚኪያስ
እሺ አምስት ዓመቱ ነው ያሉኝ አዎ መጋቢት ስድስት አምስት ዓመት ላይ ይሆን
እሺ የቤተሰቦቹ ስልክ ቁጥር አሉት
የቤተሰቦቹ አለኛ
እሺ ይንገሩኝ ዜሮ ዘጠኝ
ዜሮ ዘጠኝ በቃሌ አስር okay አስር
ሰላሳ አምስት ሰላሳ አምስት
ቆይ check ላድርግ ወይ loud ላይ አድርጉኝና አውጥተው ይንገሩኝ።
ለሚችን ስልክ ንገረኝ። አስራ ሶስት እሺ ዜሮ መስመር ላይ ቆይ። ዜሮ ዘጠኝ አስራ በቃ add contact እሺ ተው በቃ ከንፈሬ ላይ ወይ መልሰሽ ትደውይልናለሽ?
እሺ አንዴ መልሼ ልደውል።
እሺ